ጤና ይስጥልኝ ማኒ ባባ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን አባት።
እኔ የምልሽ compact Yaris compact ሁለት ሺህ ስድስት ሁለት ሺህ ሰባት ይገኛል ሁለት ሺህ ስድስት አለን Yaris compact automatic
አዎ፣ ሁለት ሺህ ስድስት አለን።
ስንት ነው የሚባለው?
አስራ ሰባት አስራ ሰባት ከሀምሳ
ሁለት ሺህ ስድስት
አዎ።
ብዙ አይደለም እንዴ?
እሺ